ያክል አይደለም አማርኛ ጤና ይስጥልኝ ሪፖርት ነው ባኮ የሚለዳው
ሰላም ጤና ይስጥልኝ አሁን ብራንች ፔመንት ዊዝድሮ ለማድረግ እሺ እ ላክ ብላኝ እ ማለት መላክ ያለብኝ መስፈርቶች ነግራኝ ነበረ እሺ እ አማውንቱን ስልክ ቁጥር እ ሲቪ ኩፖን አካውንት ኮዱን
ኩፖን ኮድ ማለት በቴክስት የገባልኝ ዊዝድሮ ዊዝድሮ ዊዝድሮዋል ኮድ ነው አይደል
ብራንች ፔመንት ላይ ካዘዙ በኋላ ኩፖን ኮድ ይልክሎታል እኮ ዊዝድሮዋል ኮድ ብሎ ማለት ነው መቼ አዎ።
ስክሪንሾት አድርጌ ልክ ያለውኝ ፎቶ እሱን ስልክ ሁሉ ስፖርት የሚጠቀምበትን ስልክና በ- ወደ ምንድን ነው እንዲገባ በሲቢ ነው የፈለጉት
እ? ሲ- አዎ ሲቪ እንትን ስም መገናኘት አለበት አለችኝ የእንትን የ- አዎ። እ፣
አካውንት ቴሌግራም ነው።
ስልኮትን ስለዚህ- ይንገሩኝ የቴሌግራም ስልኬ ይሄ ነው ዜሮ ዘጠኝ ሀያ ሶስት ሰላሳ ስድስት ሀምሳ ሶስት አርባ አራት ነገር ግን ቴሌግራም ላይ ይሄ ቁጥር የሚያወጣው በአባቴ ስም ነው
ሄኖክ አያና አ- አ- account ስሙ ግን አ- አያና ነው የሚለው እሺ እሺ ደርሶናል okay አ- አ- receipt ኡን coupon- እንልክሎታለን coupon code ኡ coupon code ኡ ገባላችኋ አዎ ስልሳ ዘጠኝ አርባ አንድ አምስት ሰባ ሶስት ሰማንያ ሰማንያ ስድስት ስድስት አንድ አንድ thanks እሺ እሺ ስና እንትኑን screenshot ኡን እንልክሎታለን okay እሺ thanks እሺ